ቆርቆሮ ሰፈር ዩኒቨርሲቲ ነበረ።
የት ነው?
ዩኒቨርሲቲ ቆርቆሮ ሰፈር ጅጅጋ የት ነው? ጅጅጋ። እሺ፣
አ፣ እየሰራ ነበረ። መብራት ሲጠፋ ጠፋ በዛው ምኑ?
አ፣ ቲቪው ማለት ነው እየሰራ ነበረ። ውሻም ፌኖም ስፒንም አይሰራም ሶስቱ።
አዎ፣ መብራት ሲመጣ ነው የማይሰራልሽ?
አዎ መብራት ሲመጣ ይበራ ነበረ። እየሰራ ነበረ። መብራት ሲጠፋ ጠፋ በዛው ሰራ ረገዛ ወዲህ ስንከፍተው ሎካል ዲስክ ምናምን አለው። ልኬልሻለሁ በቴሌግራም ማን በል? ሌላ አብዱ መጂድ አብዱ መጂድ ሄሎ ቤተሰብ ሪፖርት ላይ አብዱ መጂድ በይና ይዩና
አብዱ መጂድ ኧረ የሚል የለም። እስኪ ሀይ በይ፣ ሀይ ይበለኝ። ዛይላ ከበላ አየሽ እሺ አየሽ አይ በ